ጸንተሽ አምነሽ ቃል ኪዳን ገብተሽ እንደ ለወጠሽ በፍቅር ጸንተሽ አምነሽ ቃል ኪዳን ገብተሽ እንዴ ለመደው ሆድሽ ቃልና ፍርሶ ንዶ አምኖ መክዳት ማን አስተማረሽ ተንኮል በዮብ ፈርዶ በውረት ደባ መስራት አዝማሚያሽማ በፊት አብሮ የመኖር መስሎ የተነገረ የመሐላ ድርድር እምነት የማፍቀር ንጹሕ ኪዳን ቃልሽ ነበረ በቃል ኪዳን ገዝተሽ አሳስረሽኝ እምነትሽ ደፋ ምን ነው ጉድ አረግሽኝ የእውነት ወዳጅ ዘመድ ደግ መካሪ ተየሚል ደፋ ምን ነው በደርስ ሰሪ በውረት መለዋወጥ ምን ይበጅሻል? የልቤን ንጹሕ ፍቅር ይፋረድሻል። ተመለሽ ተመከሪ ወረቱን ተይም ካንቺ ሌላ ይጎኔ አትበድይም። ከበቃሽ ደናውኝ ምን አደርጋለሁ እኔም እንደ ድሌ እኖራለሁ ነፍስ እንዳላወቀ ሁሉ ጋማረች አታዛልቅኝም ልሰናበትሽ አይ ወረት ኧረ ወረት ኧረ ወረት ኧረ ወረት አይ ወረት ኧረ ወረት እንዴት ለወጠሽ አይ በፍቅር ጸንተሽ አምነሽ ቃል ኪዳን ገብተሽ እንዴት ለወጠሽ በፍቅር ጸንተሽ አምነሽ ቃል ኪዳን ገብተሽ የመኖር አብላለ ሰው ጭራሽ ተሟጦ ፍቅር ከሸሸብሽ ልብሽ ተታሎ በወረት እኔን ረስቶ ሌላ ካስመረጠሽ ቅስሜም ተሰብሮ በአንቺ አይኖርም ቆስሎ ልቤ መጽናኛ ያጣ ሲያልፍ እንዳይቆጭሽ ከርሞ ጥፋት ነውና ስራሽ አያፋርድም ፍቅር በፍቅር ደርሶ ላንቺ ገበጀ አጥፍቶ ማልማት ቀሎሽ ጊዜ ካልበጀ ከልብ ጽናት ጠፍቶ ከረታሽ ወረት በተያያዥ ይግናሽ አዲሱን ሕይወት ወረታ ልበሽ አስለሽ ተንኮል በርሶሽ ልብ ያንጠለጠለ እሳት ምላስሽ ኧረ ጉድ ትገርሚያለሽ ትደንቅኛለሽ ፍቅር ሽረሽ ለፍቅር ትናውሻለሽ ከበቃሽ ሂጂ ምን አደርጋለሁ እኔም እንደ ድሌ እኖረዋለሁ ነፍስ እንዳላወቀ ሁሉ ካማረሽ ታሳልቅኝም ልሰናበትሽ አታሳልቅኝም ልሰናበትሽ አታሳልቅኝም ልሰናበትሽ አታሳልቅኝም ልሰናበትሽ